ዋሽንግተን የሕክምና ማዕከል ተዘጋ።
ሰላም እናት። hello እየሰማሁት ነው። አይሰማም?
chest angiograph ፈልጌ ነበር።
እህ እህ።
chest angiograph እሺ ስንት ነው ዋጋው?
እሺ ልንገሩት አንዴ። አራት ሺህ አምስት መቶ ብር hello እሺ እሺ chest angiography አራት ሺ አምስት መቶ ብር አዎ መድኃኒት ካለው አራት ሺህ አራት መቶ አራት ሺህ ዘጠኝ መቶ ብር እጨምራለሁ
chest angiography ነው ያሉኝ መድኃኒት አላሉኝም።
አራት ሺህ አምስት መቶ